Hello ጤና ይስጥልን Best Bet
ትናንትና ማታ withdraw አርጌ confirm ብሎኛል፣ ግን ብሩ እንትን አላለኝም ነበረ።
በዚህ በደወልክበት ቁጥር ነው?
አይ አይደለም፣ አስራ አምስት እሺ
ዜሮ ዘጠኝ እህ ስልሳ ሁለት አስራ ዘጠኝ ስልሳ ሁለት አስራ ዘጠኝ ስንት ብር ነበረ?
ሶስት ነው አጠቃላይ ድምሩ ሁለት ሺ ሁለት ሺ ሁለት መቶ
ትናንት ማታ ነው አይደለ? እሺ የቴሌ ብር ቁጥር 15096219 ነው።
0915
62 19
500 እና 700 እና አንድ ሺ
እሺ አሁን ገብቶላል። እሺ ቼክ አድርገው።
እሺ አመሰግናለሁ።
እሺ መልካም ቀን